የደረሰችው እየታች ነበረች። እሷ ሞራል የሆነ እሷ ባልተማረችበት ፊልድ ነው የምትሰራው። ሞራል የሆነ ግብርና ምረቃ እኔ ማን አለ ባገኘው ነው ሰው የሚገባው።
Hello Hello ጤና ይስጥልኝ።
አብሮ ይስጥል። ስደውል እኮ ቀን ስልካችሁ አልሰራ አለኝ።
Okay በ- በየትኛው በዚህ ነው የደወሉት? በአርባ አራት በዚህ ቤት?
ነ- በዚህ ነበር የደወልኩት።
Okay ምናልባት የተቋረጠ ሰዓት ደውል ይሆናል። የሆነ ሰዓት ላይ አንድ ለሰላሳ ደቂቃ ተቋርጦ ነበር።
አዎ፣ ስሞክር አልሰራ አለኝ። ጠዋት ተደውሎልኝ ሰነባ ያዘዝኩት እቃ ነበር እኮ አዎ እሱን ልንጠይቆት ነበረ። ምን ምንድን ነበር ያልተረከቡት?
ትላንትና ነበረ መግባት የነበረበት። ካቻፕ ነው።
Okay ደጅ ካሻፕ ነው።
አዎ፣ በቃ እሺ ነገ የት ነው የሚመጣሉት? አስልክሎት እኔም ለሱ ነበር እ፣ የደወልኩት።
ሳሪስ ገብርኤል ሳሪ አዲስ ሰፈር ማለት ነው።
Okay በቃ እሺ አዲስ ሰፈር አስልክሎት ገብርኤል።
ነገ
እሺ፣ እሺ መልካም ምሽት እሺ ቻው እሺ